ሄሎ ሄሎ አቤት ተክኖማይ እንዴት ነህ? ሰላም ነው አለሁ። እግዚአብሔር ይመስገን አለን አለን።
አለ ከቤት ቤት ነው የምደውልህ።
እሺ እሺ። ወይ አባ እዛ shop ነው እንዴ ያለኸው?
ወይ አለሁኝም። ሌ- ሌላ ልጅ ነው ያለችው።
እስኪ ወይ ስልክ ትሰጠኛለህ? ቶሎ እንትን እንድላት የሆነ display ውን ብቻ order ኡን ማስተካከል ስለሆነ አ ቶሎ fix እንዳደረጉ ስልኳን ስጠኝ እስኪ።
እሺ። order ማስተካከል ብቻ ነው ሌላው አልኳት።
order ማስተካከል ነው፣ ሌላ ነገር አለ። order ኡ የ display ዎቹን ቦታ ስታቀያይረው ይመጣል። በቃ ሌላ ነገር የለም። order ስለሆነ sequence ኡ አዎ።
ማዋት ነው እና እሱ አንዴ ብትነግረኝ fix ለማድረግ ይመቸኛል።
በቃ እንደዛ ከሆነ ቆይ ችግር የለም እኔ አለችኝ ራሴ ያሳክላታለሁ።
በቃ አንዴ order ኡን ልደውልለት እና- እያቀየርክ የ display ዎቹ check አድርገው። እንትኑ ላይ ሲከፍት ወደዛኛው ምንድነው መሰለህ idea ው የ- የመጀመሪያው ምን ያደርጋል መሰለህ እም፣ main display ው ላይ እንትን ነው የሚከፍተው ሁልጊዜ የኬኖን ይከፍታል።
እሺ ከዛ ከሱ ቀጣይ ሁለተኛው ላይ ደግሞ ወደ ቀኝ በኩል ሁለተኛው ላይ መኪኖን ይከፍታል።
በቃ አሪፍ ችግር የለም። ይሄን display ን አስተካክሎ መቀየር ነው ችግር የለም።
በቃ እነሱን check አድርገውና አስተካክለው።
እሺ እሺ እሺ